እነማኔ ባባ ጤና ይስጥልን። አብሮ ይስጥልን።
D4D double ጋቢና አይተን ነበር አለ ም- አለ አዎ። ቆይ አንዴ ማማ ይጠብቅ። ምን አሉ?
D4D double ጋቢና
D4D double ጋቢና አለ።
እ፣ ስንት ነው የተባለው? ስም ወዴት ነው?
D4D ሁለት ሺ አስ- አስራ አራቱ ነው አስሩ ነው
አሀ፣ ዋጋችስ ሁለት ሺ አስር ስንት ነው?
አስሩ አራት ነጥብ ስድስት አራት ነጥብ ስድስት አዎ ለማየት የት ነው የምንሄደው?
መስቀል ፍላወር branch አችን ላይ ያለ ሁለት ሺ አስራ አራቱን ከሆነ ደግሞ ፓስተር branch አችን ላይ አለ።
በጣም ጥሩ። በቃ መልሽ።
እሺ